Hello
ሰላም hello hello ሰላም ጤና ይስጥልኝ። እንዴት አረፈድክ?
እግዚአብሔር ይመስገን።
ከሴን ፎርቲት ሰላም ነበር ነው።
የምደውለው እሺ፣ ከሴን ፎርቲት ነበር የምደውለው የልጆች የክረምት ስልጠና
የክረምት ስልጠና
አዎ እሺ፣ ምን ምንድን ነው ተጨማሪ ስልጠናው?
መረጃ እንደምፈልግ ነግረን ነበር አይደል?
እሺ፣ አስታወቅም ምን እሺ፣ ምን ምንድን ነው ስልጠና?
Okay። የሚሰጡት ፕሮግራሞች የ computer programming ከ starting level ወይ ደግሞ ከ scratch ከ beginner ጀምሮ ከ advance ድረስ ያለውን level ሲሆን በተጨማሪ robotics፣ artificial intelligence እና Python ይሰጣል። ከሱ በተጨማሪ ደግሞ activity ዎች ይኖራሉ። art፣ music፣ ቴኳንዶ እንደየ branch ኡ የሚሰጥ ይሆናል ማለት ነው።
Okay። እየተቆራረጥሽ ነው እናት።
አሁን አ- አሁን
አሁን ጥሩ- አሁን ይሻላል። አሁን ጥሩ ነው።
እሺ አሁን currently አራት ቦታዎች ነው እየሰጠን ያለ ነው። አንተ የት አዎ።
አካባቢ ነህ?
ቆየ
የት አካባቢ ቆየ ነህ ፈቼ አንተ?
ቆየ ፈቼ ቆየ ፈቼ
እንትን ስለዚህ ቆይ ብስራተ ገብርኤል ወይ ደግሞ እ፣ ጀርመን አደባባይ ይቀርበዋል።
አዎ ማለት የምፈልጋቸው ፓኬጅ ከተጠቃለሉ እዛ ጀርመን አ፣ አንጻራዊ ይሻላል።
ብስራተ ገብርኤል ወይ ደግሞ ጀርመን አደባባይ ወደዚህ ወደዚህ ወደ ጎሮ ወደ ሰሚት ወደ ምናምን የለም?
የተባበረ የተባበሩት አለ ሰሚት አካባቢ።
አዎ፣ እንደውም እሱ more የተሻለ ነው።
አዎ okay። ስለዚህ ፕሮግራሙ በሁለት session ነው የሚሰጠው። እዛ አካባቢ አለ ICMC ታውቀዋለህ? ICMC ሆስፒታል እ እ ICMC ሆስፒታል አይ ሚሻው ሳይረልት ጀርባ አዎ። ከሱ ፊት ለፊት አዲስ የተሰራ convention center አለ።
Okay። አዎ እዛኛው ላይ ነው ስልጠናውን እየሰጠን ያለ ነው።
እሺ እም፣ እኮ ከአራት ምንድን ነው አሁን እ፣ መርጦ ነው የሚማረው ወይስ አንድ ፓኬጅ እንደ ፓኬጅ ነው?
Okay እየሰጠን ያለ ነው። ፕሮግራሙ ለሁለት session የተከፈለ ነው። የሙሉ ቀን ፕሮግራም አለ full day እና half day አለን። half day ሲሆን ከጠዋቱ ሶስት ሰዓት እስከ ስድስት ሰዓት ይሆናል።
እሺ የሙሉ ቀን ሲሆን ደግሞ ከጠዋቱ ሶስት ሰዓት እስከ ስድስት ሰዓት ሲሆንና ልጆቹ ለ
እም፣ እናት ስልክ ግን እየተቆራረጠ ነው። ስልክ ስልክ እየተቆራረጠብኝ ነው።
Hello
ስልኩ እየተቆራረጠብኝ ነው አልፎ አልፎ።
Okay አሁን ይሰማል። አሁን እየሰማኝ ነው።
ሄሎ ወይ አሁን